ሁሉም ቤት ለቤት
አዎ እንትን register ለማድረግ ፈልጌ ነበርና እሺ እምቢ አለኝ።
እ እ ቁጥርን ስታስገባ ዘጠኝ ብለን የጀመርከው አይደል?
አዎ ዘጠኝ ብዬ ነው የጀመርኩት።
እሺ password ስታስገባ የመጀመሪያዎቹን ሁለት ፊደል አድርጋቸውና እ አራት ፊደል አድርጌ መሀል ላይ hashtag አድርጌ እ ሁለት ፊደል የመጀመሪያዎቹን ሁለት ፊደል አድርጋቸውና capital small capital የመጀመሪያውን ሁለተኛውን small letter ማለት ነው።
እሺ ሁለት ፊደሎች ያዝልኝ።
አ፣ የመጀመሪያውን ካፒታል ሁለተኛውን small ታረግና የ- የመጀመሪያውን ካፒታል ሁለተኛውን small እሺ letter ከዛ አምስት ቁጥሮች አስገባ።
አምስት ቁጥሮች አ እሺ ከዛ አንድ symbol መጨረሻ ላይ ወይ ኮከብ ወይ መሰላል ምናምን አንድ እ symbol እሺ ከዛ register አድርገህ ራሱን password ደግመኸው ማለት ነው።
ራሱን password ደግሜ register ልበለው።
አዎ።
እ፣ እሺ በቃ እሺ